Mira.
Zattaché. Hein?
ወይ ሌላ ቦልድ አይሻለኛል።
እ
ሌላ የሚደውልልኝ ቦልድ ይሻለኛል።
ፈልጊ እስቲ አታጪ ለተመድር እንጂ አታጪ።
አንቺ አልበጀሽኝም።
አይ እኔ ዛሬ ስልክ ማውራት እንዴት እንዳስጠላኝ አልገባሽም። ባልጠራ ስልኬ ሁላ እያልኩ ነው። ሰለቸኝ። በጠዋት ከጠዋት ጀምሮ ስልክ ሳውራት ነበር። ሰለቸኝ። እንዴት ነሽ?
እዛ አካባቢ አለ ማታ አብረን እንሄዳለን።
እም?
ማታ አብረን እንሄዳለን።
እስቲ እንደ ሁኔታው እንደወል
ደውይልኝ አንቺ።
እሺ ቻው